ሁላ የማን ናቸው እነዚህ? እንደዚህ እንደዚህ እንዳለ አለ ውሃ የማን ወይ hello ያሲን ወይ ወይ ከጣም አሁን ነግረኝ ነበር አልታዘዘም ብላ
እ እ ከጣም አዎ እ፣ ታዟል ግን መልሰው እየደወሉላቸው ነው። እሺ እያስታወሷቸው ነው። ቶሎ ይሰጡሃል። ሰፋ እስከ ሰላሳ አምስተኛው ደቂቃ ድረስ ካላወጡልህ ግን ደውለህ አልደረሰም ብላ አሳውቀን።
እስከ ስንተኛው ደቂቃ?
እስከ ሰላሳ አምስት
አሁን እኮ ሀያ አምስት ሀያ ስም ሀያ ሰባት ደቂቃ ሆኗል እኮ አሁን
ኧረ አልሆነውም።
በቃ ከሀያ አምስት ደቂቃ እያደረሰ ለማንኛውም እስከ ሰላሳ ሰባት እስከ ሰላሳ አምስት ደቂቃ ድረስ ጠብቅና ካልደረሰ ላክ